Hello አቤት።
ወይ መልሽ ለወልኩለት እሺ ገና ስላልወጣ ነው እንደዛ ያሉት እና ትንሽ ይታገሱት። ገና ከ warehouse ስላልወጣ ነው product ኡ።
ግን ዛሬ ይመጣላ። እኔ ለዛ አዎ አዎ ይመጣልዎታል። ችግር የለም ይመጣል። ይጠብቁ።
የማዕድም አለ የማዕድ ሀዊ ያክስራ አንድ አንድ ላይ ነው አንድ ሰፈር።
አዎ እዛው ገርጂ ስለሆነ አንድ ላይ ነው አዎ።
የሚመጣው።
እሺ በቃ እሺ እናቴ፣ እሺ እሺ፣ መልካም ቀን